Hello hello፣ ጤና ይስጥልኝ። ከ ChipChip ነበር የምደውሎት።
እሺ።
order አድርገን መጣ item ነበሩት።
አዎ ምን ነበር? ይቅርታ።
ነጭ ሽንኩርት።
እሺ፣ ነገ መቀበል ይችላሉ አይደለ?
አዎ እሺ።
ትናንትናም ተደውሎልኝ ብላችሁ ስጠብቅ ነበር አልመጣም ዛሬ። ለዛ Okay፣ እሺ፣ ይቅርታ በጣም የት ነበር location ኑ?
አዲሱ ገበያ ብለሽ ያዝልኝ።
እሺ፣ እሺ፣ ይቅርታ በጣም ነገ ይመጣሉ።
እሺ እሺ፣ እጠብቃለሁ።
መልካም ምሽት።
እሺ እሺ፣ እሺ።
እናመሰግናለን።
እሺ